ሄሎ ሄሎ አቤት ሰላም ጤና ይስጥልኝ አብሮ ይስጥልን ሪልታን የጉዞ ወኪል አዎ ከዊፕላስ Solution ድርጅት ነው የምደውለው እሺ ዊፕላስ Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር እ አሁን ላይ አገልግሎት መስጠት ስለጀመርንን ያለምንም ወጪ ከተጠቃሚዎችና ከደንበኞች ጋር በ- ኦንላይን በመሆን መገናኘት እንደምንችሉ ልነግሮት ነው የደወልኩት እሺ እ ከዛ በተጨማሪ ዊፕላስ Solution user የሚል መተግበሪያ አለን እሱን አውርዳችሁ የምትሰጡትን አገልግሎት መመልከት ትችላላችሁ ከዛም በተጨማሪ application ኑ ላይ የትራንስፖርት ከአርባ አራት በላይ አገልግሎቶች እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦች አሉ እነሱም መጠቀምም መገልገልም ትችላላችሁ እሺ እሺ እሺ እናመሰግናለን መልካም የስራ ቀን ይሆንልዎት አዎ፣ አዎ።